ጤና ይስጥልኝ አሪፍ ብዬ ረዴት ነኝ የባኮ መንደርዶ
ሄሎ ጤና ይስጥልኝ ሄሎ ሄሎ ጤና ሄሎ ደንበኛችን
አይሰማም ይሰማል። ደንበኛችን ይቀጥሉ።
እ፣ ሰላም ነው እግዚአብሔር ይመስገን።
አለን አለን እ ምንድን ነው አሁን ለመጨረሻ ጊዜ ደውዬ ነበር አርብ ዕለት አይደለ
ልክ ነው ደንበኛችን። እሺ
አስታወሽኛ እና ታዲያ ምንድን ነው ምን ላይ ምን ላይ ደረሳችሁ እናሳውቃለን የመጨረሻ ቃል ነው ተብዬ ነበረ አሊያም በአካል ልመጣ ነበር እህ እሺ ደንበኛችን እ፣ አዲስ መረጃ ካለ ላረጋግጥልዎት፣ መስመር ላይ ይጠብቁኝ።
እሺ
ደንበኛችን መስመር ላይ ያሉ አዎ።
እሺ ይቅርታ፣ እንዴ እስከማረጋግጥ መልሼ ልደውልሎት።
ልጠብቅ ስልክ አዎ መልሼ እደውልሎታለሁ።
ጠብቃለሽ እሺ